አቤት
ሰላም ጤና ይስጥልኝ። እንዴት አረፈት?
አብስትላመሽ
አለሁ እግዚአብሔር ይመስገን።
አቤት።
ከ Stanford Kids ነበር የምደውልልህ። Stanford Kids የልጆች የቅዳሜ ስልጠና
እስቲ ይቅርታ ስሙን በትክክል mention አድርጊልኝ። እ አስታውሰው ስልክን ስልክን ፌስቡክ አስቀምጠህልን ነበር ተጨማሪ መረጃ ፈልገህ ስሙ ኦ Stanford Kids ይባላል።
እሺ እሺ እሺ የልጆች የቅዳሜ ስልጠና እሺ አስታውሰው አዎ ይቅርታ late ሆነን ሳንደውልልህ መሰለኝ አይደል?
እሺ እዛ ነው ተጨማሪ ቅዳሜ ዕለት መረጃ መሰለኝ።
የፈለከው?
አዎ እሱ ተስ- ተሰማ- ተጨማሪ መረጃ ነው። አንደኛ specific አዎ፣ ቅዳሜ place ኡ የት ነው? አዎ
እሺ specific place ኡ ምን የት ነው?
እሺ ያለውን ላካፍልህ ነው።
ሁለተኛ time training አራት time ኡ ሰዓት ወይ ይላል። እሺ እሺ አይ እያዳመጥኩ ነው።
አንደኛ specific place፣ ሁለተኛ time interval ኡ time interval of training፣
okay ሶስተኛ payment strategy።
እሺ
እነዚህ ነበሩት።
እም፣ ይሰማል አይደለም?
አዎ ይሰማል።
እም፣ እሺ ያለውን ነገር ሙሉ ልንገርህና እም፣ እሺ Stanford Kids ከዚህ በፊት last በጋ ላይ እና summer ላይ ነበር ተሰጠ ነበረው። ይሄ ደግሞ summer camp ነው። ለአንድ ወር ለአንድ ወር የሚሰጥ ፕሮግራም ነው። የሚሰጡት እሺ።
ፕሮግራሞች የኮምፒውተር programming ስልጠና ከ beginner ጀምሮ ማለትም ከ scratch ከ advance level ያለውን Python፣ artificial intelligence የሚባሉ ኮርሶች ሌላ?
ይሰጣሉ። በተጨማሪ ደግሞ እንደየ branch የሚለያዩ extra activity ዎች ይኖሩናል። ለምሳሌ art፣ music፣ instrument practice ያደርጋሉ። ሴካንዱ ይኖረናል። እም፣ አሁን currently እየሰጠለ ያለ ነው አራት ቦታዎችን ነው። ሰሚት አካባቢ አለ፣